hello ጤና ይስጥልኝ ከቴሌቪዥን ነበር የምደውል እሺ
በቴሌ ብር account ይገባል። እሺ ያው መ- ስልኩት መ- ካርድ ስለማይቀበል ነው እንጂ እምቢ ያለ በጣም ብዙ ጊዜ አሸንፈዋል። ያየ ሁሉ ነበር።
አዎ አዎ እሺ በቃ በ- ይደወል ይደውሉሎትና ቁጥሩትን አስተላለፌ በቴሌ ብር account ይገባሉታል።
እሺ በቃ ለእና ወደፊትም ልጫወት ልፖይስ የሚጫወቱ በቴሌ ብር account ይገባሉታል። በቃ እንደዚህ ከሆነ ግን በተቻለ አቅም ይሄ ካርድ የሚቀበል ስልክ ቢሆን ጥሩ ነው።
ኩም እየደወልኩ ማስታወቅ አለብኝ ማለት ነው።
አዎ፣ እውነት ነው።
okay አመሰግናለሁ።
እሺ እኔም አመሰግናለሁ።